Hello. Hello. Hello.
ወይ የተከበሩ
አቤት።
አዶላብኝ
ሄሎ
ችግር የለም ደውል።
hello hello።
እንዳለ እንዴት ዋልክ? እ፣ መኪና አዝን ነበረ እና ቆየብን።
ሄለንጋ ደውልላት።
እሺ እንዴ
አቤት።
hello እንዴ ብሩክ ነኝ አማን ነው እንዴ ሰላም ነው?
አሎ ለእንዴ ነው እንዴ አሎ፣ አሎ እዚህ ጋር በእናትህ ሳር ቤት አንድ urgent አለችን እና አንድ international organization ነው ሄለንጋ ደውልላት። ትመ- ትበድልኛለች። እሷ ናት እየመደለች ያለች።
ማ ሄለንጋ ደውልላት። አስራ ሁለት ሰባ ሄለን እኮ ስምንት ቆይ ቆይ እሺ ዜሮ ዘጠኝ አስራ አንድ ሰባ ስምንት አስራ ሁለት ሰባ ስምንት
እሺ አስራ ሁለት ሰባ ስምንት ሀያ አምስት ሰላሳ አምስት
ሀያ አምስት ሰላሳ አምስት ሰላሳ አምስት አዎ።
አለች ቢሮ
አዎ።
ኧረ ቆይ ቆይ ቆይ እንዴ እንትኑ ጠፋኝ ዜሮ ዘጠኝ አስራ ሁለት ሰባ ስምንት እ ሀያ አምስት ሰላሳ አምስት ሰላሳ አምስት
አዎ።
ታንኪ ዩ